Hello hello ጤና ይስጥልኝ ፍሊንትስቶን ነው።
ይቅርታ በማስታወቂያ ላይ የ- የወጣውን አይቼ ነበር። የት አካባቢ ነው ግንባታው የሚካሄደው?
እ፣ የቤቶቹ ነው ወይንስ የሱቆቹን ነው ያዩት እርሶ?
እ፣ እኔ ያየሁት የሱቆቹን ነው። የቤት ግንባታም አለው እንዴ?
የቤትም አለን የሱቅም አለን እንደዚሁም ደግሞ አክሲዮን ሽ- ሽያጭ እ፣ ላይ ነን አሁን።
እ፣ እሺ ዋጋቸውን ማወቅ እችላለሁ? የቤቶቹ የዋ- የዋጋ list እንኳን የለኝም እኔ እ፣ እንደየቦታቸው ስለሚለያይ እ፣ ያሉበት ማለት ነው price ኡን matter የሚያደርገው ቦሌ አካባቢ ያለን ሜክሲኮ፣ ቫቲካን፣ ሲኤምሲ፣ አደይ በሻሌ፣ ሰሚት፣ ዞብል፣ ጀሞ እና ጣፎ አለን
Okay። የቦሌ አካ- የቤቶቹ ማለት ነው።
ቦሌ አካባቢ እ፣ እ፣ የ- የቱ ጋ ነው ግንባታው የሚካሄድ? ሄሎ